ያስፈልግ ቤት ኖራ ነኝ እባክዎ የምንለጥረው
ወደ አካውንት ብሬ ወደ ቴሌ ብሬ አምስት ሺህ ብር ልኬው ነበርና እሺ ከዛ ኮንፈርም ብሎ ነው የቀረ።
እሺ ሄሎ አቤት እሺ ይቅርታ አንዴ ቤት ቤት ቁጥር እንፈርም
ዜሮ ዘጠኝ አስር
እሺ ሰባ ሶስት አርባ ሶስት አርባ ሶስት ነው ማ ይቅርታ እሺ ችግር የለም ስልሳ ሁለት እሺ ሰባ ሰባት
እሺ ገላና ጋሮማ ነው ገላና ጋርማ አዎ አካውንት ነበሩ አስር አርባ ሶስት ስልሳ ሁለት ሰባ ሰባት አዎ
እሺ confirm አድርጌዋለሁ ከአንድ እስከ ሁለት ሰዓት ባለው ውስጥ ይገባል እሺ
እሺ እሺ እሺ መልካም ቀን እናመሰግናለን እሺ እናመሰግናለን